ጤና ይስጥልን ከቪዛ ኢትዮጵያ ነው የምንደውለው።
እሺ እሺ የት ሰፈር ነው ያሉኝ?
ሳሪስ አዲስ ሰፈር።
ሳሪስ አዲስ ሰፈር ነው።
አዎ
እሺ ምንድን ነው ያጋጠማቸው?
ድራፍት ማሽኑ አረፋ እያደረገ ነው።
የድራፍት ማሽኑ አረፋ እየሆነባቸው ነው።
እየቀዳ ነው።
እሺ ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፋለሁ። ሌላ መረዳት ነገር አለ? እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ላይ ያስቀምጡ። መልካም ቀን